ሄሎ
አብረሽን ከችብችብ ነበር የምንሎት ሎሚ ክሬት አድርገው ነበረ ኦርደር ነበረ መተው ጋር ፍርት ምትባል ከስተመር ጆይን ብላ ነበር እና ያው በስተት ነው። ስለዚህ አሁን ነገ እርሶ ይሄንን ፕሮዳክት መቀበል ይችላሉ ወይስ አድራሻችን አንድ አይነት ነው?
እም?
የት ነው?
አቻ እንኳን ኦልሬዲ እዛ ስለሆነች እርሶ ቸርቸር ነው አይደለ?
አዎ፣ የኔ ቸርቸር ነው።
አዎ። ስለዚህ ያው መቀበል ስለማችል ሜቢ እርሶ ፕሮዳክቱ ፈለጉ ይውሰዱና ለእሷ ሪፈንድ ያደርጉላታል መቶ ሀምሳ ሶስት ብር
መኪ ቆይ እኛ እኮ ራሳችን ተነጋግረን ሶስት ሰዎች ሞልተን ነበር። ቀድማቸው የነበር አዎ ቼክ ያደረጉትን መሰለኝ።
ከሳታየው ማለት ነው።
አዎ ስለዚህ አሁን ይሄ ስለሞላ ችግር የለም።
አንድ ሰው የሚገባበትን ኦሪጅ ፕሮዳክቱን ይውሰድና የሱ ትሰጦታለሁ ለእሷ ይመልሱለታል። አዎ ችግር የለም። ፍሬ ስልኳ አላችሁ እሺ ዜሮ ዘጠኝ አስራ አንድ
አስልችልኝ እነሱ እሺ ዘጠኝ አስራ አንድ እሺ ሀምሳ
ዘጠኝ አስራ አንድ የኛ ሰው ናት። አዎ፣ እሺ
ዜሮ ሶስት እም፣
ሀያ ሰባት ሀያ ሰባት ፍሬ እሺ ይደውሉትና
እሺ እሺ አስቸግረኝ።